Mhm.
Hello?
Hello? አቤት hello፣ ሰላም ጤና ይስጥልኝ። አቤት አበቡ ነሽ?
አዎ፣ አዎ፣
ሰላም ነሽ? ፍጹም ነኝ እግዚአብሔር ይመስገን። እንዴት ነሽ ፍፄ?
አለን። እ፣ እጹብ ድንቅ ልጆች እየተደውለ ነው እንዴ? ሰው እየተመዘገበ ነው?
እ፣ አይ ብዙ እየተደወለ አይደለም፣ አንድ ብቻ ነው የዘገብኩት ዛሬ።
ዛሬ ሰሞኑስ?
አዎ።
የቲክቶክ ቪዲዮ ለቀን ነበረ እና ከዛ በኋላ ስንት ሰው ተመዘገበ?
ትናንት እ፣ አንድ ሰው ከትናንት በፊት ሁለት ሰው ይመስለኛል ይ- ይደውላሉ ግን እድሜያቸው ከዛ በላይ የሆነ ከዛ መስፈርቱን የማያሟሉ የሆኑ አሉ።
እህ፣ ዛሬ ግን አንድ ሰው ብቻ ነው ሁለት ሰው ነው የደወለልኝ። አንድ okay።
ተመዝግቧል፣ አንድ ደግሞ አድራሻቸው ምናምን ስለማያውቅ አልተመዘገበም። ስሙንም አድራሻውንም አያውቅም አንዱ።
እሺ።
እሺ ብቻ